እያልኩ አንድ ሰው አንድ ሰው ትዝታ ያለ ሰው አንድ ሰው አንድ ሰው ያነብደኛል ሀሳብ አንድ ሰው አንድ ሰው ወስዶ የማይመልሰው ወስዶ የማይመልሰው እኔ ስምን አለበት ወስዶ የማይመልሰው በጣም መተንፈሴን ወስዶ የማይመልሰው ባፌ ስጫወት ነው ወስዶ የማይመልሰው የሚጎዳው ነፍሴን የሚጎዳት ነፍሴን የሚጎዳት ነፍሴን ናነሳው ደግሞ እያልኩኝ ትዝታ የትንፋሽን ውበት የልቤን በሽታ ከሰማያት ወዲያ ከአድማሱ ባሻገር ከጨረቃ ወንበር ከከዋክብት አገር አስረክቦኝ ስድ ዋውዬ ብርሃን ለጨለማው ቶሎኝ ጠፋ ብዬ ዋውዬ ጊዜ ነው እንዴት ልመው ትንፋሽን ሰብስቤ ዋውዬ እነሳለሁ ማታ ሌት ላንሰላስለው ዋውዬ የቀኑ ትዝታ ትዝታ ትዝታ አሃን አንድ ሰው አሃን በየጨዋታው ላይ አሃን አንድ ሰው ባይመጣ ትዝታ አሃን አንድ ሰው አሃን ቃኘው ነበረ አሃን አንድ ሰው ባቲን ለደስታ አሃን አንድ ሰው አሃን በጊዜው ባይገኝ አሃን አንድ ሰው የቀና ደግነቱ አሃን አንድ ሰው አሃን አንጎራጎርጉለት አሃን አንድ ሰው ዛሬ ለትናንቱ አንድ ሰው አንድ ሰው አውቃለሁ እያልኩ አንድ ሰው አንድ ሰው ትዝታ ያለ ሰው አንድ ሰው አንድ ሰው ያነጉደኛል ሀሳብ አንድ ሰው አንድ ሰው ወስዶ የማይመልሰው ወስዶ የማይመልሰው እኔ ስምን አለበት ወስዶ የማይመልሰው በተው መተንፈሴን ወስዶ የማይመልሰው ባፌ ስጫወት ነው ወስዶ የማይመልሰው የሚጎዳት ነፍሴን አሆ የሚጎዳት ነፍሴን አሆ የሚጎዳት ነፍሴን ደግሞ ላይ መለስ ርቆ ከሄደበት ለጊዜ ምስጋና ቃሌ ረፈደበት ክራሬን አንስቼ ትዝታን ስቃኞ ከቀናት ጋራ ነው ልቤና የማገኘው ባለ ጊዜው መጥቶ አውዬ ዛሬ ባለቀኑ ተሸኝቷል ትናንት ዋውዬ ቀርቶ ሰቀቀኑ ከርሞ ሲመጣባት ዋውዬ ዘንድሮም ይረሳል እንዲህ ያልፋል እንጂ ዋውዬ ቀን መች ይመለሳል አሃን እንደዛው አሃን የአፍላነቱ ሰዓት አሃን አንድ ሰው የጉርዝናው ጊዜ አሃን እንደዛው አሃን ይመጣል ሁሉም ላይ አሃን አንድ ሰው ባሳበው በተካዜ አሃን እንደዛው አሃን በክፉም በደጉ አሃን አንድ ሰው ባዘንም በደስታ አሃን አንድ ሰው አሃን አለቆ ያትላንት አሃን አንድ ሰው ዛሬም በትዝታ